አቤት
ጤና ይስጥልን።
ጤና ይስጥልን።
ዶምኪዩብ ላይ ነው የደወሉት። እባክዎ መልሰው
ያው ከጳውሎስ ሆስፒታል አካባቢ ነው መጣ የነበረው። ያው በሽተኛ ነኝ።
ምን አሉኝ?
ጳውሎስ ሆስፒታል አካባቢ ነበር የምመጣው።
እህ፣
ቢሮ- ቢሮ- ቢሮአችን ቆስሎ ነበር።
ምን አሉኝ?
ጳውሎስ ሆስፒታል አካባቢ ነው የምመጣው። ህመምተኛ ስለሆንኩ ያው እርዳታ ፈልጌ ነበረ።
እሺ፣ እኛ ጋር አሁን ከአንድ ሺህ አምስት መቶ በላይ እ፣ በእርዳታ እርዳታ እንፈልጋለን ብለው የተመዘገቡ ሰዎች አሉ
እሺ፣
እና የእነሱን እየሰራን ነው አሁን ላይ እንደ አዲስ እየመዘገብን አይደለም።
እሺ፣ እና ጊዜ ገደብ አለው?
Hello፣
አቤት፣ ጊዜ ገደብ አለው?
አዎ የእነሱን እየሰራን ነው አሁን ከአንድ አመት በላይ ከስድስት ወር በላይ ሆናቸው አሉ እኛን እየጠበቁ እና እ፣ እነሱን ሰርተን ስንጨርስ ነው እንደ አዲስ የምንመዘግበው። አሁን ላይ ግን እየመዘገብን አይደለም። አዎ
እሺ፣ በቃ ምንም ማድረግ ይቻላል።
ስለደወሉ እናመሰግናለን። መልካም ጊዜ ይሁንልዎ።
የተቸገረውና ያው ሁሉም አንድ አይነት ያልሆነውን ሁኔታውን የሚታይ ብዬ ነው። እሺ አዎ፣ እሺ፣ ስለደወሉ